ሄሎ
አቤት ሰላም ጤና ይስጥልኝ። ቴሌ ነኝ።
አቤት ስልኝ አለን ምን ልጣ
የቴሌዋን ትኬት የሚል ነው አይደል?
አ የቴሌቪዥን ጌም ትኬት አላቸው። በትኬቶቹ ጌሞችን መጫወት ነው።
ለመንት ለማለት ፈልጌ ነው ለመውጣት
መጫወት የሚችሉት
እ መጫወት የሚችሉት ነው።
አይ ለመውጣት ፈልጌ ነው።
ኦኬ እሺ። ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥር ላይ ለማቋረጥ የሚላለ እሱ ይጫወት።
ኮብት ኮከብ ዘጠኝ ሰማንያ አምስት መሰላል ዘጠኝ ሺ እሺ